መንጋውን ሌት ተቀን ሳይደክም የሚመራ በለምለም መስክ ላይ ዘወትርም ያሰማራ ነፍሱን ስለ ነፍሳችን በመስቀል ላይ ሰዋ። አለን ጌታ ኢየሱስ ታማኝ እረኛ፣ አለን ጌታ ኢየሱስ መልካም እረኛ። መንጋውን ሌት ተቀን ሳይደክም የሚመራ በለምለም መስክ ላይ ዘወትርም ያሰማራ ነፍሱን ስለ ነፍሳችን በመስቀል ላይ ሰዋ። አለን ጌታ ኢየሱስ ታማኝ እረኛ፣ አለን ጌታ ኢየሱስ መልካም እረኛ። አለን እረኛ ከተበተንበት አለን እረኛ ሰብስቦ ያዳነን አለን እረኛ ስለ ስሙ በዝር አለን እረኛ መንገድ የመራን አለን አለን ለጌታ ኢየሱስ ታማኝ እረኛ በሌሊት በቀንም ዞትር የማይተኛ አለን አለን ለጌታ ኢየሱስ መልካም እረኛ በሌሊት በቀንም ዞትር የማይተኛ አለን እረኛ የደከመን አጽናኝ አለን እረኛ የታመመን ሚያክም አለን እረኛ የተሰበረን ጠጋኝ አለን እረኛ የጠፋው የሚፈልግ መንጋውን ሌት ተቀን ሳይደክም የሚመራ በለምለም መስክ ላይ ዘወትር የሚያሰማራ ነፍሱን ስለ ነፍሳችን በመስቀል ላይ ሰዋ። አለን ጌታ ኢየሱስ ታማኝ እረኛ፣ አለን ጌታ ኢየሱስ መልካም እረኛ። አለን እረኛ በኃይልና በግን አለን እረኛ መንጋውን ማይገዛ አለን እረኛ ዘወትር በፍቅር አለን እረኛ ሳይደክም የሚመራ አለን አለን ለጌታ ኢየሱስ ትጉ እረኛ ነፍሱን ስለ ነፍሳችን በመስቀል ላይ ሰዋ አለን አለን ለጌታ ኢየሱስ ትጉ እረኛ ነፍሱን ስለ ነፍሳችን በመስቀል ላይ ሰዋ አለን እረኛ በለመለመው መስክ አለን እረኛ መርጦ የሚያሰማራ አለን እረኛ በረፍቱ አጸድብ አለን እረኛ ደግሞ የሚመራ መንጋውን ሌት ተቀን ሳይደክም የሚመራ በለምለም መስክ ላይ ዘወትር የሚያሰማራ ነፍሱን ስለ ነፍሳችን በመስቀል ላይ ሰዋ። አለን ጌታ ኢየሱስ ታማኝ እረኛ፣ አለን ጌታ ኢየሱስ መልካም እረኛ። አለን እረኛ ዝናብን በጊዜው አለን እረኛ ለምድር የሚስጥ አለን እረኛ የምድረ በዳን ዛፍ አለን እረኛን እንዲያፈራ የሚያደርግ አለን አለን ለጌታ ኢየሱስ መልካም እረኛ በለምለም መስክ ላይ ዘወትርም ያሰማራ አለን አለን ለጌታ ኢየሱስ ታማኝ እረኛ በለምለም መስክ ላይ ዘወትርም ያሰማራ አለን እረኛ ለተኩላና አንበሳ አለን እረኛ በትኖ ማይጠፋ አለን እረኛ በትጋት በንቃት አለን እረኛ ተግቶ የሚያሰማራ መንጋውን ሌት ተቀን ሳይደክም የሚመራ በለምለም መስክ ላይ ዘወትር የሚያሰማራ ነፍሱን ስለ ነፍሳችን በመስቀል ላይ ሰዋ አለን ጌታ ኢየሱስ ታማኝ እረኛ አለን ጌታ ኢየሱስ መልካም እረኛ መንጋውን ሌት ተቀን ሳይደክም የሚመራ በለምለም መስክ ላይ ዞተር የሚያሰማራ ነፍሱን ስለ ነፍሳችን በመስቀል ላይ ሰዋ አለን ጌታ ኢየሱስ ታማኝ እረኛ አለን ጌታ ኢየሱስ መልካም እረኛ አለን አለን አለን ጌታ ኢየሱስ ታማኝ እረኛ በሌሊት በቀንም ዞተር የማይተኛ አለን አለን አለን ጌታ ኢየሱስ